Hello? Hello
Best Bet
ጤና ይስጥልኝ። ሰላም ነው።
እግዚአብሔር ይመስገን።
ገቢና ወጪ አስመዝግቤ ነበር ጠዋት
እ፣ መቼ ነበረ
እ፣ ሶስት ሰዓት አካባቢ ላይ Best Bet ስልክ ቁጥር የደወልክበት ነው?
አ
እሺ ስንት ብር ነው?
አራት መቶ ብር እሺ ጠብቀኝ። አራት መቶ ብር በ voucher ነው withdraw ያደረግከው እና
አዎ አዎ። ግን እንትን በስፓትፓን ምናምን ስላልከፈትኩኝ ወደ እኔ ሊመጣ አልቻለም። pending ላይ ተቀምጦ እምቢ አለ።
አ፣ በ voucher withdraw ሲደረግ የ Best Bet ሱቅ ላይ ነው መውጣት የሚችለው ወይም ደግሞ ወደ account ተመላሽ ማድረግ ትችላለህ። ግን ወደ account ተመላሽ ሲሆን non withdrawable balance ላይ ነው የሚገባው። ማለትም የተወሰነ ጨዋታ ተጫውታ ነው መልሰህ ማውጣት የምትችለው።
እም፣ አይደለ?
አዎ ስለዚህ Best Bet ሱቅ ካለ Best Bet ሱቅ ላይ ሄደህ ማውጣት ትችላለህ።
አሃ ማውጣት ይችላል ሱቅ ላይ ብ- አዎ ሱቅ ላይ ማውጣት ትችላለህ። voucher ኮዱን voucher history ላይ ያለ እና እሱን ኮድ ትሰጣቸውና ብሩን በ cash ይሰጡሃል።
እም፣ በቃ እሺ መልካም ቀን።